ሄሎ ሄሎ
ቤት ሄሎ ወይ አይሰማም?
አሁን ደውዬ ነበር አባተር እንትን ቢያን ብዬ እሺ አንቺን የሆነ ካዋራው ታቀም አዎ
ቴሌግራም ላይን ላክ ብላችሁ ይከልኛል።
ልቼው ነበር።
አዎ እ፣ ምን እየሰራ ሆነ?
ነው። እኛም እኮ ቼክ ካደረግ ነው እየሰራ ነው። ምናልባት የኮኔክሽን ችግር እንዳይሆን
እኔ ከኔ ከኔ ስር ጋር ማለት ነው።
አቪያተር ብቻ ነው እንጂ ሌሎቹ ይሰራሉ አይደል?
ሙሉ አይከፍትም።
ሙሉ ነው ስከፍታቸው የምንከፍተው? Okay ይኸውልሽ፣ ይሄ- የ connection ችግር ነው እኮ box box box ኡን ይመጣሉ፣ አይከፍታቸውም።
የ connection ችግር ነው። እስኪ connection ህን ወይ VPN ምናምን አብርተህ ሞክረው።
እሺ የ connection ችግር ነው እንጂ ምንም game ኦቹ ላይ ችግር የለም።
የለም። እሺ አዎ።
እሺ፣ እናት አመሰግናለሁ በጣም thank you።
እሺ